ሄሎ ጤና ይስጥልኝ ባኮት ምን ልርዳው?
ሄሎ አቤት ይሰማኛል። ባኮት ምን ልርዳው?
አይሰማም?
ይሰማኛል።
አዎ እንዴት ነው? ብትል ለቤት ምን ለምን በተሰማው ምን አለኝ?
አልፈለግም።
ቴሌቪዥን እሺ፣
አዎ ወ- ድም- ድም- ድምፅ ማሰምራለህ ወይ ወይ ምንድን ነው?
አይደለም ይሄ game ነው፣ ጨዋታ ነው። የተለያዩ እድሎትን እንዲሞክሩበት እድሎትን እንዲሞክሩበት በቀን ሁለት ሁለት ትኬት እየሰጡት እንዲ- እድሎትን ሞክረው ተቀናዎች እዚህ ስልክ አምስት ስልክ ከአምስት ከአምስት መቶ ብር ካርድ የሚያሸልመው የ game አይነት ነው።
ምንድን ነው?
የ game አይነት ነው፣ ጨዋታ ነው።
አዎ እድሎትን ሞክረው እድሎት ከቀናዎት PC ስልክ አምስት ብር ከአምስት ከአምስት መቶ ብር ካርድ የሚሸለሙበት ነው።
አዎ በ- በአምስት አምስት ካርድ ስለማል
ወደ ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው አዎ ከዛ ሶስት ቁጥር ላይ ለምጮት የሚል አለ።
አዎ ከ- ኮከብ
ዘጠኝ በ- መስመሩ ላይ ጠብቅ። እሺ እሺ እሺ
ኮከብ ዘጠኝ አምስት እዛ ኮከብ ይጨምራል?
አዎ ኮከብ ዘጠኝ ሰማንያ አምስት መንሰላል ይሉና አዎ ሶስት ቁጥር
ምን አለኝ
እዛ ሶስት ቁጥር ይገባል።
ከዛን ይልኩታል። ከዛን ሲልኩት ሶስት ቁጥር ለመጮት የሚለውን ይም- ይነኩና አዎ ከዛን ይነኩ ሄሎ